ወስደው
ልኬያለው sister
ምንድን ነው የላክልን አባ?
ቁጥሩም ልክ ያለው message ኡንም ልኬያለው
እሺ ማን በሚል ስም ነበር የላክልን?
እ?
ስምህ ማን ነው ቴሌግራም ላይ?
አብዲከሪም አብዱላይ ሀጂ
አብዲ ከሪም። እሺ እሺ፣ የ deposit ነው አይደለ?
አዎ እሺ check እናደርገዋለን። እሺ ቆያቸው ሌላ ጊዜ እንደዚህ አይደለም system ኡ ምናምን ሰሞኑን ተበላሸ እንዴ አይ አልተበላሸም፣ ትንሽ busy ሆኖ ነው። እናሳውቃቸዋለን። በ Chapa ን አይደል የሞከርከው?
አዋ እሺ።
ያው ከቴሌብር ነው የወሰድኩት ገንዘቡን ማታ እሺ እሺ፣ እናሳውቃቸዋለን። ይገባልሃል።
በራሱ በራሱ በራሱ እ፣ በሌላ account ወስ ለሰው ልኬ ወዲያው ገብቷል። እዚህ account ላይ ነው ገንዘቡ ገበያ ያለው።
እሺ ይሄ ዜሮ ዘጠኝ አርባ ሰባት ብሎ የሚጀምረው የ BestBet ቁጥርህ ነው?
አዎ እሺ በቃ check እናደርገውና እናሳውቃቸዋለን። ትንሽ እ።
ደቂቃ።
እሺ እሺ መልካም ቀን።